Hello ጤና ይስጥልኝ።
አወይስ ከ ChipChip ነበር የምንደውልሎት።
እሺ order አድርገው ካሮት አልመጣሎትም ነበር።
ሳሙናም አልመጣልኝም።
ሳሙናም አሉት ዛሬ ነው delivery date ኡ።
አረ ቆየ
Lifebuoy ነው።
Life አዎ Lifebuoy okay። ይሄኛውን አልተረከቡም። አጠቃላይ ስድስት piece ነው አይደለ?
ምንም የመጣልኝ ነገር የለም እሺ ነገ የት እንላክሎት?
እ ነገ የት እንላክሎት? location ይህ ከባዱ የካባዶ እሺ፣ ጅሰበን ነገ እንልክሎታለን። driver ኦች ሲደውሉ ስልክ ያንሱላቸው።
እሺ እሺ፣ መልካም ምሽት።
እሺ